ማህሌት ዘሰሙነ ፋሲካ መቅድመ ኩሉ ደወሊካ አወነ ብሎ ይናዝዝ ሙሉ ውዳሴ ማርያምና አንቀጸ ብርሃን ድግም። ከዚህ ቀጥለህ ተፈሴ ማርያም ለአዳም ፋሲካውን እስከ መጨረሻው አድርስ። አልቦ መልካስል ነገር ግን ሀሌሉያ ለአብ ሀሌሉያ ለወልድ ሀሌሉያ ለመንፈስ ቅዱስ ቧ መላክ አብያ ወቆመ ቅድሚያ ብለህ መካከሉን አልፈህ መጨረሻ ላይ ስብሐት ወክብር ወሰጊድ ለመንግስትኪ የደል ስማ ባልኪ ለእግዚአብሔር አበሎ ማርያም በረከትኪ ምስሌነ ሀሎ ይካ በረከቷን ጣዕሟን ፍቅሯን እጣችን አትለይብን ብሎ አቡነ ይስተሰግድ ለኪ ብሎ አንድ ታምረ ማርያምና አንድ ታምር ኢየሱስ ያንጽህ ይዲ ምስባክ ይካ አንድ ወንጌል ያንብ